Hello.
Hello.
Abi Can I still in?
Sabir Meskin. Hello.
Hello, ይሰማል?
አብ ይሰማል። አዎ።
እሺ ከኢትዮ ቴሌኮም
እሺ።
ለታ ሰንበቱ አይደል?
አ
አዎ፣ ፕሮፖዛል አስገብተክ ነበረ የአይ ሰርቪስ ትክክል። አይ አ
አዎ፣ review ተደርጎ ነበረ። ያው re- አል- accept አልተደረገም።
እሺ።
ያቀረባችሁት service በ IVR channel ለመስጠት እ፣ አይደረግ ተብሎ በዛ መልኩ reject proposal
okay rejected ነው።
rejected ነው። አዎ።
በቃ እሺ።
እሺ እሺ።
እሺ።